hello ጤና ይስጥልኝ መንግስት ቤት አዲስ ነኝ።
password ሳስገባ እንዲ ያለኝ ልከፍት አዲስ ፈልጌ ምንድን ነው የሚለው ወንድሜ?
register not contact ምናምን ይላል።
forget password በለው እሺ።
አ አ ፎርጌት ፓስወርድ በለው
ለምን ፎርጌት ፓስወርድ በለው።
ከዛ ከዛ አዲስ password re- እንትን ይለልሃል። እሺ
እንደ- እንደዛ ምን አ- እንደዛ ካልከ አዲስ password ቢሰጥሃል ከዛ መጠቀም ትችላለህ።
እዛው forget ልበለው።
አዎ forget password በለው ከዛ ይሰራል።
okay እሺ።